ሄሎ ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን።
ኮሜዲያን እሸቱ ቢሮ ነው?
አዎ ዶንኪቲዩ ነው የደወሉት። ምን ልርዳ?
አጋባኝ። አዎ ማለት ክፍለ ሀገር አይመጣም እንዴ? የማን እንደ ሀገር
አለ። ቅዳሜ አለ። ቅዳሜ የት?
ስምንት ሰዓት የት ሰዓት ክፍል ገና ነው
እኮ ገባኝ፣ ግን ወደ ክፍለ ሀገር አይመጣም ወይምሽ?
ይመጣል ይመጣል አሳውቂኝ።
እናሳውቃለን።
አዎ በቃ ይመጣል ገባኝ።
ይመጣል እናሳውቃለን።
በተለይ አዳማ ቢመጣልን ደስ ይለናል።
እሺ እሺ አዎ እናሳውቃለን።
አስተያየት መልካም ጊዜ።
አዎ አዳማዎች በጣም ይጠብቁታል። ወይ
እሺ ለዛ ነው ጥቆማ ልስ ብዬ ነው ማየ እሺ እሺ እናመሰግናለን።
እኛ ደግሞ መምጣት ስለማንችል እዚህ በሀገራችን ብለን ነው።
እሺ እሺ እናመሰግናለን። መልካም ጊዜ።
አሜን አሜን አሜን።